hello
አቤት ገረመው እንዴት ነህ?
ደህና ነኝ።
እ cashier ን ያስቸገረክ ከቤት ቤት ነው የምደውልልህ።
ራሱ የ cashier መ- ማስገባት ነው ወይ ያስቸገረክ?
ይኸው ምንም አያመጣም እኮ እዚህ ሲገባ ማለት ነው።
አሁን መጨረሻ ላይ የላከው AnyDesk ላይ የ cashier ስንት ነው የሚገባልህ?
cashier እ፣ ሶስት ነው።
cashier ሶስት አዎ እዛ ሱቅ ነው ያለኸው አንተ?
አዎ፣ accept ልበልልሽ ገልጽ accept ገልጽ በለኝና እንዴት እንደማስገባ ያው እሺ
እሺ ምን አልሽ?
ከላይ የተላከልህ user የሚላል አይደለ?
እ፣ user የተላከለ Telegram password ነው?
ምናምን ቴሌግራም ላይ የተላከልህ ማለት ነው። user እና ምን አልሽኝ?
password user እና password እየተባ- እየተባለ ቴሌግራም ላይ የተላከልህ አለ አይደለ?
አዎ፣ አሁን ገና ለምሳሌ እየላችሁ አሁን መሰለኝ።
ለ cashier ሶስት ለምሳሌ አሁን እ፣
user የሚለው ቦታ ላይ መጀመሪያ ላይ ያለው ላይ ማለት ነው።
ምን ምን ላይ ከላይ ያለው እዚች ጋር ይሄ ገረመው ምናምን የሚለው አለ አይደለ? እዚህ አ ጋር አ እሱ አዎ።
ጋር የምታስገባው የቱን መሰለክ?
ምን ብዬ ላስገባ?
ቆይ ልልክልህ ነው ቴሌግራም ላይ እሺ።
አሁን ቴሌግራም ላይ ላኩልሃል አይደለ?
አ አ ይኸውልህ ተሻለ። አዎ።
አዎ፣ እሱን ኮፒ አድርግና እዛ ላይ አስገባው።
እሱ ነሽ አስገባኝ ተው። አልፋሽም። መቶ
አትጻፈው። እሺ ገረመው
እ እ copy paste አድርገው። አትጻፈው።
ምን አልሽኝ?
copy paste አድርገው። ኮፒ አድርገውና ከዛ እዛኛው ላይ ወስደህ paste። አትጻፈው እንደሱ።
እሺ እሺ። መልሼ ልደውልልሽ?
አይ no no እያየው ካስገባ ምክንያቱም ሁልጊዜ እኛ እንትን ስለማንልክ እምቢ አለክ።
የጻፍኩ ነው፣ ችግር የለም።
አሁን N ያደረግከው አይደለ? መጨረሻ ላይ ከ B ቀጥሎ ምን አልሽኝ?
ከ B ቀጥሎ E ነው። እሺ አሁን ለሱ ነው ማ እየሰራልህ ያለው ነው። ይኸውልህ ቆይ እኔ ላጥፋው አንዴ። ይሄንን እሺ እሺ።
ቆይ አንዴ አትንካው። ቆይ እህ አትንካው አንዴ።
እሺ እሺ።
አሁን ይሄንን እንደዚህ ከጥግ ጀምሮ እንደዚህ ታረገውና ጫን ብላው ስትሄድ ራሱ mark ያደርጋል። ከዛ left click ስታደርግ እንደዚህ አይነት ይመጣል አይደለ? ኮፒ ትለዋለክ። ከዛ በምንድን ነው የምትጠቀመው? በዚህ ነው እህ በ Chrome ልጠቀም።
ይቻላል።
ከዛ ይሄ ይመጣል አይደለ? እዚህ ጋር ሲመጣ ቀደም የጻፍኩትን እዚህ ጋር ይሄንን ኮፒ ይለውና ከዛ እዚህ ላይ ይሄን አስገባለሁ። ከዛ password ደግሞ እዛው ጋር የተላከልሃል አይደለ?
ማስገባው እሱን ያውና እዚህ ጋር አልቀየርከውም አይደል?
ምን አልሽኝ?
አልቀየርከውም አይደለ?
አልጠየቅኩም።
ያው ዜሮ ሶስት ዜሮ ሶስት የሚል ነው አምስት ጊዜ። ከዛ ጻፍ ዜሮ ሶስት ዜሮ ሶስት ብለህ ጻፍ።
አይ በቃ copy paste አድርጌዋለሁ።
እሺ
አሁን የራስህን password ነው። ከዚህ በኋላ አሁን እኛ ያንተን password አናውቅም፣ አንተ ነው የምታደርገው ማለት ነው። ግን መጀመሪያ ላይ ከላይ ያለው ላይ መጀመሪያ ለመግባት የተጠቀምክበትን ይሄ ከኛ የተላከልሃል አይደለ? እሱን ታስገባለህ። አሁን እዚህ ጋር አስር digit ቁጥር ነው የምታስገባው። ስልክ ቁጥርም ሊሆን ይችላል ወይ የሆነ ነገር ብቻ ግን ማትረሳው ለ cashier ሶስት የሚሆን password ማለት ነው።
እሺ ያስገብቻለሁ።
አስገባክ። ከዛ እዚህኛው ላይም ራሱን ከላይ ያስገባውን ደግመህ ጻፈው።
አስገብቻለሁ።
አሁን cashier ኡ ላይ ገብቷል ማለት ነው። so የሌሎቹንም እንደዚህ ልክ እንደዚህ ነው የምታስገባው።
እሺ
ግልጽ ነው አሁን ከዛ አሁን ፋሽን ወጥቶ ይቀራል።
እ
cashier two ም በዛ ማስተካከል ይሉና cashier two አሁን የላክ እንደዚህ እንዳሳየው ካርገክ ማስገባት ብቻ ነው። የሚከብድ ነገር አለው?
የለውም።
ሞክረውና በጣም ካስቸገረ ደውልልን። ያው አንተ ነው የምትለምደው በሚል ነው። እሺ
እሺ እሺ